ክልል ነው ተኔትና ቦታ
hello አቤት
ሰላም ነው ሰላም ዋሽንግተን አዎ ዋሽንግተን እሺ ከዘሪቱ ነው የምደውልሽ እሺ እ፣ አንድ ማሽን ላይ አንድ patient ነበረ brain CT የሚፈልግ brain scan አ
እሺ with contrast ነው without ዊዝ ነው ዊዝ ነው with contrast አ
እሺ ሶስት ስንት ሺህ ብር ነው?
ነው ሶስት እ?
ሺህ CT scan አይደል ያልከኝ አ CT scan with contrast ሶስት ሺህ ብር አዎ ሶስት ሺህ ብር የማሽኑ ስንት ነው እሺ አምቡላንስ ማሽን ላይ ስለሆነ አምቡላንስ እፈልጋለን አ እሺ በዚህ ስልክ መልሰን እንደውላለን አይ ስንት ነው ዋጋው ንገሪኝ አምቡላንስ በነፃ ነው MRI እና CT scan ወደኛ ስትነሱ አይ ማሽን ላይ ነው ማሽን እንፈልጋለን
እኮ mechanical ነገርኩህ ቤት እኮ ላይ ነው።
በዚህ ስልክ እንደውልና ስለ አምቡላንሱ ያናግሩሃል ለምልህ እሺ ዋጋውን አታውቂውም አይደለም የምልህ አምቡላንስ በነፃ ነው አንዴ ስሚኝ እናት የ mechanical ventilator ላይ ነው artificial ventilation ላይ ነው ማሽን አምቡላንሱ ላይ mechanical ventilator ይፈልጋል እኮ እሺ ስለ ዋጋውም እኮ ቢሆን እኔ ስላ- ሳሎን የሚ- እሺ።
የሚያናግሩ ስልክህን ሰጣቸውና ይደውሉልሃል ነው የምልህ እሺ እሺ